ጤና ይስጥልኝ ሁሉ ስፖርት ባኮም ለዳ
እንትን ትኬት አሸንፌ ነበረና ውስድሮ አድርጌ ከዋሌቴ ላይ ቀንሰው ወደ ቴሌብር አካውንቴ አልገባም።
ኦኬ ከትራንዛክሽን ሂስትሪ ላይ ያልገባሉት ስክሪንሻት በቴሌግራም ይላኩል እንደመኛችን።
እሺ ቴሌግራም በየትኛው እንትን ነው መላክ የምችለው?
እንገሮት ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
እሺ እሺ